ሄሎ
አቤት
ሀሎ፣ ሰላም እንዴት ነሽ?
እግዚአብሔር ይመስገን ይሰማል?
ይሰማል።
book ማድረግ ፈልጌ ነበር ለነገ እ?
እ፣ ስታንዳፕ ኮሜዲ ነው ሀሎ
ለነገ አ stand-up comedy ነው።
ስታንዳፕ ኮሜዲ አቤት ይሰማል።
አ እሺ እ፣ ቀን አዎ፣ አዎ።
ስንት ሰዓት እና ምሽቱ ስንት ሰዓት ነው ያለው? የስንት ሰዓት ነው መታየው የፈለጉት?
ሁለት ጊዜ ነው እ?
ሁለት እ?
ጊዜ ነው ሁለት ጊዜ ነው ያለው።
የስምንት ሰዓት ነው።
እሺ ደሞዝ ስንት ነው ያለው? ሄሎ
ሄሎ ሄሎ
ድምፅሽ በጣም ይዘግያል።
አይሰማም?
ሚኪያስ ሚኪያስ አልኩሽ
እሺ ሚኪያስ ነው?
እና ሊና ደምሴ ደምሴ
እሺ እ፣ ስልክ ቁጥሮች ነገር ብዛቱን ያው ባለፈው የእርሱን ሀያ
ዘጠኝ ሀያ ሀያ
ሀያ አካባቢ አስራ አንድ
እሺ
አይደለም አይደለም አስራ አንድ ከዛ ከሀያ ቀጥሎ ማለት ነው
እሺ ሀያ አስራ አንድ
እ? ሰላሳ አንድ ዘጠኝ ሀያ አስራ አንድ ብያለሁ። ሰላሳ አንድ
ሰላሳ አንድ ስልሳ አንድ
ሀያ አስራ አንድ ሰላሳ አንድ ስልሳ አንድ ነው።
አዎ
እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
ሁለት
እሺ እ፣ ትኬቱን እዛው በር ላይ ከሶስት ሰዓት ጀምሮ ያገኛሉ። እ፣ ብሩን transfer ማድረግ ይችላሉ። account እንልክሎታለን።
አይ transfer አድርጌ አይ በር ላይ ሳይሆን transfer አድርጌ
እሺ transfer ያድርጉና የከፈሉበትን ወይ screenshot ያደረጉትን አሳይተው ትኬት ይሰጥዎታል በር ላይ።
አሀ፣ እዛ መጥቼ እዛ ነው ያስገባሁበትን አሳይቼ ነው mobile banking ባደርግ
ይቻላል።
ወረቀት አዎ፣ ታደርግ እሱማ screenshot ኡን ማሳየት ይችላለሁ።